hello አሉላ
አቤት።
እ ከቢሮ ነበር የምደውልልህ።
እሺ ምህረት እየደወለች ነበር የአጃክስ order አላት እና ኮዱ የለም ስልኬ ላይ አለች። እዚህ ጋርም ገብቼ check ሳደርገው አጣሁት።
ምህረት?
ምህረት አዎ አዎ እ ኮድ አልደረሰኝም አለች። እኔም ገብቼ check ሳደርገው የለም እና ለሰለሞን አሳውቀህ ስጣት ልልህ ነው።
እሺ እያሱ ምህረት ምህረት የሚባል አዎ ትናንት ደግሞ ምህረት ኮድ ምህረት- የለኝም እያለች ምህረት አጠቃላይ ስምንት order አላት።
ስምንት order ናላት።
አዎ ስምንት order ስለ sorry ስምንት አጃክስ ማለት ነው።
አጃክ ስምንት ናላት ስምንት አጃክስ አላት። ሙሉ የ group ኡ ስምንት ነው
እኮ ኮድ የላትም እና እኮ ኮድ የላትም አልተላከልኝም አለች። ለሰለሞን አሳውቀውና ከምትመልሰው ስጣት።
በቃ እሺ።
እሺ
ኡ፣ ስለ